አላውቅም ያልነበረም hello ሳሚ አቤት አቤት።
ትምህርት ስልክ አታነሳም ብለህ አሳውቀኝ ነበር አይደል?
አዎ አዎ፣ አንስታልኛል።
አንተ ታለች ልንገናኝ።
እሺ እሺ